ሰላም እናቴ ብዙ ድሮ አድርጌ ነበር።
እሺ አልገባልህም?
አልገባም። አ- ድንገት ቁጥሩ የደወልክበት ነው?
አይደለም ንገረኝ እሺ ቁጥሩን።
ዘጠና አምስት
እሺ አንዴ ይቅርታ።
ዜሮ- ዜሮ ዘጠኝ አስራ አንድ ዘጠና አምስት
ዜሮ ዘጠኝ አስራ አንድ ዘጠና አምስት
እሺ አስራ አንድ ስንት? ዘጠና አምስት ነው።
አ- ዘጠና አምስት ስልሳ አምስት ስልሳ አምስት ስልሳ አምስት ስልሳ አምስት ስንት ብር ነው?
እ፣ ስድስት ሺህ ብር እሺ ጠብቀኝ። ገብቶልሃል እኮ
እ፣ ገብቷል። ኧረ አልደረሰኝም።
እ፣ ቆይ እስኪ አንዴ እሺ ዳንኤል አለማየሁ ነው አይደለ?
ዳንኤል አለም account number አንድ ሺ አስራ ዘጠኝ ሰባ አምስት ሰባ ዘጠኝ ሁለት ሰላሳ ስምንት አ ገብቷል። check አድርገው። እሺ ከደወልክ እናመሰግናለን። መልካም ቀን